ሄሎ
አቤት ጤና ይስጥልኝ እንደምን ዋላችሁ?
እግዚአብሔር ይመስገን። አብሮ ይስጥልን።
እግዚአብሔር ይመስገን። ገነት እባላለሁ ከአክሱም ነው የምደውለው።
ምን አሉኝ?
ገነት እባላለሁ ከአክሱም ነው የምደውለው ከትግራይ ክልል። ይሰማል? hello hello